Puta.
Hello.
ሄሎ አባ ወይ ወይ።
ምግቡን ሰርተው እየጠበቁ ነው። እሺ ሂድና ውሰደው። የምሮኝ ፒያሳውን ማለት ነው።
ወይ ይቺ እንደው የሁሉ የምታደርገኝ ቺፔ በእናታ
ምን አረገች እሷ?
አረ እሷ ናት እንጂ ንገሪያቸው። ቄራ ነው ያሉት። ከቄራ ቢያንስ እንዴ፣ አንተ ተዘጋጅቶ ተረጋግተህ ይጠብቀኝ።
መጠበቅ ነበር።
አይደለማ የቆየ ኦርደር እኮ ነው መገናኛ።
አይ ተ- እንዴ እሷ እኛ- እዚህ እኮ አይታዘዝም አብርሽ፣ እዚህ አይታዘዝም። በጣም ብዙ ዲፓርትመንት ነው ያለው። እሺ እና እኮ ሌላ ድራይቨር ፈዲ ምናምን ብያት እኮ አውጪ የምታዘው።
እኮ እሷ እሺ፣ አሳይን ብዙ ያደረገች እሷ ተብሏል።
አይደለች?
ለማንኛውም እኔ ለ- ተሰርቷል፣ ተሰርቶ ቁጭ ብሏል። pack ተደርጎ ማለት ነው። ሂደህ እንድትወስደው ነው እየነገርኩህ ያለው።
አረ ምገርም ናት ግን እሷማ በስመ አብ